ናፈቄ ህሊናሽ አስብ ህሊናሽ አስበው ልብሽ መቼ ረዳኝ እኔ ግን ውስጥ ውስጡን መናፈቄ ጎዳኝ እኔ ግን ውስጥ ውስጡን መናፈቄ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መናፍቄ ግን አድርጎ ጎዳኝ መከራን ስችለው ማንም ሰው ሳይረዳኝ አንቺን መና